ഞാൻ ഷീലനെ makumjito
Ndiano sister እግዚአብሔር ይመስገን ምንወዳት
ልባሱ ገና ገና አልመጣም። በእናት ሌላ አካውንት የኔ ቴሌግራም ክሪሹት ይለካል። በእናት እሺ ለሚያችን አመልክተው ነበር እኛ ጋር ደውሎ
አሪፍ ባይ ልባሱት ቱቀስ ቤት ገና አልመጣም። በእናት እሺ ለሚያችን ስክሪንሻት ልከውልናል።
አዎ ስልክና screenshot ኡ ቴሌግራም አለው እስካሁን በእናት እሺ ምን በ- ማን በሚል ስም ነው የላኩልን ቴሌግራም ላይ?
ማ- ቁጥሩ
አዎ የቴሌግራም ይሄ ቁጥር ይሄው ነው።
የቴሌግራም ቁጥሩ አይ አይ፣ አይደለም እሺ ንገሩኝ ይሄ- እሱን ቁጥር።
ዜሮ ዘጠኝ እሺ
ዜሮ ዘጠኝ
ምን አሉኝ ደንበኛችን?
ነው አልበት ጊዜ ዘጠኝ ዜሮ ዘጠኝ ናይን ትሪ
ናይን ትሪ
ናይን ትሪ
ኦኬ ሲስተር
ኮንቲኒዩ ፕሊዝ Hello? ናይን ትሪ
ኦኬ
ዜሮ ዘጠኝ ናይን ትሪ ፎር ፎር
ኦኬ
ሲክስ ፎር
ትሪ ፎር
ሲክስ ፎር ሲክስ ፎር ሲክስ ፎር ኦኬ ኦኬ Two one.
ሲክስ ፎር ቱ ዋን ቱ ዋን ኦኬ መስመር ላይ ጠብቁኝ። ከስ ደንበኛችን እያየሁለት ነው።
እሺ
እሺ ደንበኛችን text message ኡን ነው የላኩልን። አሁን እ፣ በነገሩኝ ስልክ ቁጥር screenshot አድርገው ፎቶ ይላኩልን። እስቲ
screenshot አለው እኮ እስካሁን text አዎ።
message ኡ forward ነው ያደረጉልን ለኛ።
አልባድ forward ሳይሆን screenshot ያንሱትና ከስልኮ ላይ ይላኩልን። ደንበኛችን
እስካሁን አለ እኮ forward አለ አይደለ? ስልክ screenshot ኡን ይላኩልን። text message ኡን screenshot- ሳይሆን screenshot ኡን።
አም ይሄ message ኡ ቴን ቴሌብር ይልካል message ኡ ሁለት መቶ ሀምሳ
እሺ message ኡን screenshot አድርገው ይላኩልን። ደንበኛችን
ሌላ ጊዜ
text message ኡን ከስልኮ ላይ screenshot ያንሱትና ፎቶውን ይላኩልን። ይሄ forward ነው ያደረጉልን ደንበኛችን። አሁን አዎ።
የላኩልን forward ነው ያደረጉልን። የእሱን screenshot አንስተው ይላኩልን።
screenshot ይልካል አለ አዎ እሺ፣ screenshot ነው እሺ፣ የሚያስፈልገን። እሺ ደንበኛችን፣ እሺ ይላኩልን።